ጥሪ ማዕከል የከፈተ ታዲያ እንዴት ዋ- አደርሽ?
ሰላም ጤና ይስጥልን ቤት ቤት yes ቤት ቤት እንትን እንትን ፈልጌ ነበረ ውዴ
ምን ነበር?
እ፣ ለመቁረጥ በትኬት እሺ እኔ ቦሌ አካባቢ ነኝ እና ወሎ ሰፈር አካባቢ ነኝ እና በአቅራቢያ የት አካባቢ አለ?
የቤት ቤት ነው።
የቤት ቤት ያው የእናንተ አዎ ካሳንቺስ እና ኮተቤ ነው ያለን።
አዎ እንትን አትላስ ጋር ያለው ተዘጋ እንዴ?
አትላስ ጋር አዎ
እሺ ካሳንቺስ ምኑ ጋ ነው?
እ እ ካሳንቺስ ምኑ ጋ ነው?
አንዴ ቆይ መስመር ላይ ጠብቀኝ።
እሺ እህቴ
hello ወይዬ
እ፣ የካሳንቺሱ አሁን ዝግ ነው። የኮተቤው ነው ያለን አሁን ኮተቤ እሺ።
02 እሺ እሺ። በቃ ኦንላይን ግን ይሰራል አ?
አዎ ይሰራል። መቁረጥ ትችላለች።
ታሽጎ ነው እንደሌሎቹ ወይንስ
እ እ ታሽጎ ነው እንደሌሎቹ?
ም፣ አይ አይደለም ይከፈታል።
እሺ እሺ እሺ፣ አመሰግናለሁ።
እናመሰግናለን። መልካም ቀን።